ምሳሽን በላሽ?
አዎ በላችኝ።
እውነት ስደውልላት እኮ ስልክ አታነሳት።
ምንም ትደናበራለች። እሷ ብታይ ድንብርብር አለሙ ፊት ጆሮ ወሬ አደ- ሲል- ወሬ ትፈልጊያለሽ አይደል? በጣም አዎ እንዴ አንዴ በቃ ጠብቂ።
እሺ ወየ አሌክስ እ ጨረሳችሁ? ወየ እ ወየ ወየ እ እ እሱማ አይሞላም። እኔ ልክፈልሽ፣ ባንቺ ስም ይወጣልኛል፣ ባንቺ ስም ይወጣል። ጠይቂያቸው። በ- እሷ ነች፣ በስ- ከእሷ account ነው የምትከፍልልኝ በያቸው። እ እ እ ይንጫጫል። እስቲ አለሙን አገናኘኝ፣ አለሙን አገናኘኝ።